हॅलो
ከዚህ ጥሪ አብሬ ይስጥልኝ።
ወደ መሄድ ቅዱስ ስፖርት ባር ነው።
እ?
ቅዱስ ስፖርት ባር ነው።
አዎ
የቢጂአይ መለያ ቁጥር የያዘ አጭር የጽሁፍ መልእክት ተቀብለዋል።
እ?
የቢጂአይ መለያ ቁጥር የያዘ አጭር የጽሁፍ መልእክት በስልክዎ ተቀብለዋል።
አልመጣልኝም እናቴ።
እሺ የያዙ ልንገሮት
እሺ በስክሪፕት ነው ወይስ ትልኪልኛለሽ? እ?
አይ የያዙት እርስዎ በቴክስት ተልኮ ስላልገባለሁት እየደወልን የተናገረ ነው።
እሺ ቃንዴ ና ኦክሲጅን እናንተን ይመለከታል እንዴ እናት?
ኦክሲጅን ሰማንያ ስድስት ሰባ ሰባት ይደውሉ ደንበኛችን። ኦክሲጅን Almost ኦክሲጅን፣ ሬታ ካለው እ ሰማንያ ስድስት ሰባ ሰባት ይደውሉ።
almost ሳምንት አለፈን። እሺ ከዛ ንገርኛል።
እናግረው እንደጨረሱ ይደውሉ ደንበኛችን። ልንገረውት ቁጥር እሺ።
አርባ ዘጠኝ አርባ ዘጠኝ ሀምሳ ሰባት ሀምሳ ሰባት ዘጠና ስድስት ዘጠና አንድ ዘጠና ስድስት ብሌን ላስተላልፈው
ዘጠና ስድስት ዘጠና ዘጠና አንድ ስድስት ዘጠና ደንበኛችን ኦክሲጅን እንዲዘገብልዎት እፈልጋለሁ።
almost እኛ ሳምንት አልፎናል ድረስ መሸጥ ካቆምን።
እሺ መስመር ላይ ይጠብቁኝና አሁንም ማገናኘት እሺ።
ተመዘግበለታለች።
እሺ እናቴ ስንት ብላይ